Hello?
Hello.
Hello?
Hello, is it chicken?
Oh, it's your chicken. Hello?
አማን ነው።
ሰላም ነው? እንዴት ነው?
አላህ ክብሩ ሰው የሆነ ኢንፎርሜሽን ጠይቅ ነበር።
እሺ፣ ስምህን ንገረኝ።
ስሜ ሊበን እባላለሁ።
እ?
ሊበን ሊበን እሺ።
ገብረ ሚካኤል
ሊበን ማን?
ሊበን ገብረ ሚካኤል ሲኮ
ገብረ
ገብረ ሚካኤል ገብረ ሚካኤል ሲኮ
ገብረ ሚካኤል አይደለ?
ያው እሺ።
okay Ethio Chicken ማለት የሚደውለው ከቦረና ዞን አካባቢ ከቦረና area ነው። almost ወደ ቦሪ ወደ ድንበር ማለት ነው።
ቦረና።
አዎ።
እሺ። ስልክ ቁጥርህን ንገረኝ። እስኪ እ እ ዜሮ ዘጠኝ
አስራ አንድ እህ። hello
ዜሮ አስራ አንድ እህ
ሰባ
እህ።
ዜሮ ስምንት ዜሮ ስድስት
እሺ ንገረኝ አሁን።
ዜሮ ዘጠኝ አስራ አንድ አይ እ፣ በቃ ጨረስኩ። ጉዳይ ንገረኝ።
ያው ቅሬታ።
ወደ information ኑ ወደ ማለት Ethio Chicken በቅርብ ጊዜ መጥቶ ነበር እኛ አካባቢ።
እሺ
ከዛ አንዳንድ information ማለት ከ- በ agricultural ቢሮ አንዳንድ information ብዙም ሳይሆን ትናንሽ ነገር ሰምቼ ነበረ።
እሺ ያው ት- በቴሌግራም ጉፎ እንትን ያው መንበርም ስለሆንኩኝ እስኪ ያለውን ነገር በአካል ልጠይቅ ብዬ ነው እህ።
ያለውን ነገር እስኪ በስልክ ልጠይቅ ብዬ ነው የደርኩት።
እሺ
አዎ አሁን እዛ እንደ ሲሰማ ማለት ነው እህ።
ሰው በማህበር እና ዶሮ እንደሚያመልጥ ነገር ነበረ የሰማሁት።
እህ።
እና ትንሽ አሁን ቴሌግራም ላይ የነበረው ዋጋና አሁን እዚህ የሰማሁት ትንሽ የሆነ ልዩነት ነበረው መሰለኝ።
እህ። ስንት ነው ያየኸው?
መቶ ሰላሳ ምናምን አካባቢ ነው መሰለኝ አንድ ቀን ጫጮች ያሉት።
የአንድ ቀን ጫጩት የተ- ሁለት አይነት ነው ያለ ነው እ፣ እህ።
ጫጩት አይነት ቦቫንስ እና እህ።
ሳሶ የሚባሉት ናቸው። የትኛውን ነው የፈለግከው አንተ?
ማለት ያው እንቁላል ጣዮች ቦቫንዝ ናቸው ነው ቦቫንስ ናቸው እንቁላል ጣዮች።
ቦቫንዞችም ማለት ነው።
የእነሱ ዋጋ አሁን ላይ ከድርጅቱ መቶ ሶስት ብር ከአስራ ሶስት ሳንቲም ነው።
okay መቶ ሶስት ብር አዎ
okay። አሁን አሰብኩ
እህ።
እንትን ነበር አሁን እኛ አካባቢ ላይ ትንሽ far remote ም ላይ ስለምንገኝ መኖ የመኖ ጉዳይ ትንሽ ያሳስብ ነበር ያሳስባል
እህ።
እና መኖንም እንደሚያቀርብ ነበረ የተናገሩት ነው ማለት እንደ information ማለት እዛ ነው።
አካባቢ እዛ አካባቢ የእኛ ተወካይ የለም እንዴ?
የለም የለም ቦረና
እህ፣ እህ። እሺ አንተ ነባር እ፣ ደንበኛ ነህ ወይስ አዲስ ለመጀመር ነው?
አይ አዲስ ነው አዲስ ነው አዲስ ነው አዲስ ለመጀመር ነው።
አዎ እሺ እንደዛ ከሆነ እዛ አካባቢ የኛ ተወካይ አለ። የእሱን ስልክ ቦረና አለ?
ልስጥህና። አዎ ይኖራል።
okay። ምናልባት የአብል የአብሎ አካባቢ
እሺ
hello
hello።
አቤት አቤት
እሺ አ፣ እዛ ያበለው አካባቢ አለ የኛ ተወካይ። አዎ okay አለ ዶክተር ደንበላ ይባላል። የእሱን ስልክ ዶክተር ማን?
ልስጥህ። ደንበላ ደንበላ okay ዶክተር ደንበላ okay okay ስልኩን አለ እንዴ?
የለኝም ግን ቴሌግራም ላይ ያየሁት መሰለኝ ወደ ቦርቦር እ፣ አካባቢ ነው የእሱ- መሰለኝ እሱ የእኛ ተወካይ ነው። እዛ አካባቢ እ፣ ኦኬ፣ የፈለግከውን ሙሉ መረጃ ከእሱ ታገኛለህ። እ፣ okay፣ እሺ፣ ቁጥር- የእሱን ስልክ ልስጥህ።
እሺ እሺ አባዬ እያዝኩ ነው እም፣ እሺ እሺ እ፣ ጠብቀኝ አንዴ።
እሺ ችግር የለውም
ደንበላ አባዩ። እሺ ችግር የለውም ችግር የለውም
ዜሮ ዘጠኝ okay አስራ ስድስት አስራ ስድስት ስልሳ አራት አርባ ስድስት ስልሳ አራት አርባ ስድስት ሰማንያ
ሰማንያ አዎ ዶክተር ደንበላ ብለህ ደንበላ ብለህ ትደውልለታለህ።
okay እ፣ ሙሉ መረጃ ታገኛለህ በሱ በኩል።
okay እሺ አየለስ መልካም ጊዜ። እሺ እሺ አመሰግናለሁ